Hello, hello. ከያዝከው ነው እርዳታ አልታዘዘም ብለው አክቲቭ ነው።
አልታዘዘም ብለው ነው ወይ
አሁን ያንሱን ኦርደር በጀራ ኮምፕሊት ቻኖ ይባላል።
ሌላ ኦርደር ነበር ሰባ ሁለት ሰባ አንድ እና አስቦ አልታዘዘም እያሉት ነው ለ አ
እኮ እዛ ነው ያለው ታገናኘኛለህ አለው ላገናኝ አገናኘኝ
ልደውልልሽ መልቼ አስፋልት ተሻግሬ ነበር።
አንተ እዛ አይደለም እሺ መልስ አረ እዛው እዛው ነኝ፣ ተሻግሬ ነው ሱቅ ላይ
እሺ እሺ